ነው ሌሎተንልሽ አበሽን ሰላም ነው እግዚአብሔር ይመስገን አለን እግዚአብሔር ይመስገን ስለ ህክምና ለማምከር ፈልጌ በስተዚህ ትናል እሺ እሺ ስለምን እንትን ነበር እኔ ጓደኛ ነበረች እና ሁለት ጊዜ አካባቢ አባላዘር ታክመናል እሺ እና ደግሞ የሽንት ቧንቧ ኢንፌክሽን አለብን ሁለታችንም እና እሺ ግንኙነት ግንኙነት ስናደር አ እኔ ጋር የህመም ስሜት አለ ይሄ ሌሎች አካባቢ የሚሰማ ስሜት እና እሺ ግንኙነት በምናደርግ ጊዜ በቃ ያ ስሜት አለ ስንመረመር ግን ምን አያሳይም ምንም ውጤት አያሳይም ምን አይነት አዎ፣ ምርመራ ማለት- ነበር ያደረጉት
አይ አባላዘር ጊዜ በፊት ታክመን ነበር እንደዚህ ብለን ደም ሰተን እ።
ደም ነው የወሰድን እና ደም ወስደው ምናምን ሳይሆን ምንም ነገር አያሳይም እስኪ ለማንኛውም ብሎ የሆነ መድኃኒት መርሰት ሰጥቶናል እና ሁለት የሚወሰድ አይነትም ሰጥቶ ነበር እሺ
ከዛ ግን አሁንም ለውጥ የለውም ያ ነገር አለና እንዴት አደርግልኛል
ምናልባት ከእሱ ጋር ተያይዞ ሌላ እንደዚህ የ- አንተ ብቻ ነው እሷ ሌላም አይደለም እሷ ጋርም አለ መጀመሪያ የተሳሳተ ምናምን ነበረው ምናምን አላዘሩን ታከምን እህ።
አባዘ- አባዘር ነው ብለውን ታከምን መርፌ አምስት አ።
መርፌ ምናምን ነበረ መድን በአግባቡ ወስደን አ።
ከዛ እ፣ ሰላም ነን ነበር ግን ግንኙነት ደረግን ባደረግን ጊዜ ለሁለት ቀን ወይም ምናምን የሚቆይ የሆነ አይነት ህመም አለው እና አ።
ሴክሽን ላይ ደግሞ እኔ ጋር የሆነ ቶሎ የጨረሰ አይነት ነገር ምልክት እያሳየ ነው ኦኬ የት ነበር የታየው እንደዚህ አይነት ነገር በተለይ ደግሞ- የግላሴ ነው ኦኬ ታዲያ ኦ፣ ያጋጥማል።
የግል የግል ሆኖ ማለት ይሄ ክሊኒክ እንደዚህ ክሊኒክ፣ አዎ።
እንደዚህ እንደዚህ አይነት ስፔሻሊስቶች ናቸው
እ፣ ስፔሻል አይደሉም ሁሉም አይደለም ማለት ነው
የምን
ኖርማል ኖርማል ክሊኒክ ነው እንጂ እንደዚህ እንትን ምናምን አይደለም ሐኪም ቤት